ሰላም ጤና ይስጥልን። ቴሌቪ ሄሎ ይሰማል።
አቤት አቤት።
ቴሌቪ ምን ልርዳው? አቤት ለማቋረጥ ይ ነበር እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና ስድስት ቁጥር ላይ ለማቋረጥ የሚላለን
እሺ፣ ዘጠኝ ሰማንያ ስድስት አምስት
ዘጠኝ ሰማንያ ስድስት ጥያቄ መመልከት ነው ስኬቱ በስኬታ ላይ